నమస్తేనండి హలో
हेलो አቤት ሰላም በርገር ቤት ነው አይደለ? እሺ ከትንሽ ደቂቃ በፊት በሰማንያ አራት ዘጠና አራት ሰማንያ ስምንት አንድ ስልሳ ወር ታዞ ነበር አይደለ? ተሰርቷል እንዴ?
አዎ ተሰርቷል።
okay በቃ ሻይ customer አልፈልግም መቀበል አልፈል- አልችልም እያለ ስለሆነ ድረሱን መጥቶ ፈርሞ ብቻ ነው የሚወጣው። እሺ ምግብ አይቀበልም።
እሺ